ሌላው
ሳሪ ወይ እንትኑን ይሄ አቶ በላይ የመራውን እ ማጋ ነው የሄደው?
ለጸሐፊዋን ጸሐፊዋን ያደረሰችው እም።
ለግዢና እ፣ ሁለ ንብረት አስተዳደር ምናምን ብሎ ነው የመራው ሁሎቹንም።
እህ። ግን ወደዛ- አላደረሰችም፣ አልደረሰንም አሉ፣ አይ እና እሷ ይኸው ልሰጥ ነው ብላለች። ቅድሙኑ አልደረሰንም አሉ።
እንጃ ራ- እሷ ጋር ወይ ደውይላታ።
ስልኳ አለሽ?
ኧረ የለኝም የት ነሽ አንቺ?
እኔ mother ጋር ላገኛት ወጥቼ
okay። እንትን አለ አሁን ላፕቶፕ ይዘው ይገባሉ።
እ ቶሎ ትመጫለሽ? ሰዎቹ እየደረሱ ነው።
የትኞቹ እንግዶች የሚመጡ እንግዶች አዎ እኮ እኔ እኮ ወጥቼ ነው መግቢያ አሁን ሰጥቼ እኮ ነው የወጣሁትኝ ላገኛት።
እኮ አሁን አትመጭም ትንሽ ቆያለሁ።
እና ማን ያድርሰው?
እሺ ሀይ የሚመጣው በቃ እሺ